ሄሎ
አቤት። ሄሎ ሰላም ጤና ይስጥልን።
እንትን ነበረ
ምን?
ይሄ አየር እንትን ድምፅ ጥቅል ለመግዛት ፈልጌ ማለት ነው።
ምን?
ስሞክር ስሞክር እምቢ አለ።
የቴሌ ነው
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ አንድ ቁጥር ላይ ይመዘገባሉ። ዕለታዊና ሳምንታዊ አለ።
አሀ ነው አዎ
ዘጠኝ ሰማንያ አምስት አዎ
እሺ እሺ እሺ እሺ
እሺ እሺ